Dipsi, dupsi, bien pa' aquí.
ሄሎ ጤና ይስጥልን።
አውርስ ከቢጃ ኢትዮጵያ ነበር የደወልኩልዎት። አሁን ደውለውልን ነበረ።
እሺ እ የጠየቁኝን መረጃ ለምን ለማጣራት ሞክሬ ነበር። የሺ ኢትዮጵያ አሁን ላይ ከኛ ጋር እየሰሩ ስላልሆን ስላልሆነ አድራሻቸውን ለማወቅ አልቻልንም።
እኮ አድራሻ የላችሁም ታዲያ ድራፍት መረጃ ምናምን ከማን ነው የምንወስደው የእንትን የቢራ እነሱ የቤት አሁን ከኛ ይባል።
ጋር እየሰሩ ስላልሆነ ነው። አሁን የእነሱ ለምን ነው ሩት ይችላሉ ከፈለጉ እ እነሱ ከኛ ጋር እየሰሩ ስላልሆነ አሁን ላይ የእነሱን አድራሻ ማወቅ አንችልም። ፈልጌሎት ነበር አላገኘሁሎትም።
እና የት ነው እባክሽ እዚህ ጣፎ ጋር ያለውን እሱ አይመለከተውም ጣፎ አካ- ጣፎ ሳይደርስ ያለው ገደላ
እርሷን የጠየቁን አባባ የሺ ኢትዮጵያ እ የት ነው የሚለውን ነው አይደል? እኔ የጠየኩሎት አ እሱን ነው።
አ የእሱን ማግኘት አቁሟል አልቻልኩም።
ከእናንተ ጋር አሁን ከኛ ጋር አቁመዋል። አዎ
ምንድን ነው ታዩታለ
ልሰጦት የምችለው መረጃ ይሄንን ነው። ደንበኛችን እሺ እሺ ተደወሉ።